hello
አ ምን መሰለኝ እሺ
ትናንትና ሰማንያ ሰባት ብር ከ account ወጥቶ ማለት ነው።
ስንት ስንት ብር game ላይ አልገባም።
ስንት ብር?
ሰማንያ ሰባት ብር ነው።
እሺ message ተልኮሎት ነበር አይደል?
message አልተላከም
deposit ሲያደርጉ አልተላከም message?
እ?
deposit ሲያደርጉ እኔ- message አልተላከም?
ቴሌግራም ላይ እኔ ልካለሁ። አዎ
እሺ ቴሌግራም ላይ እመልሳለን። ቴሌግራም ላይ ጻፉልን። እሺ እሺ